ጓደኛሽ ነኝ እኔ የልብ ምስጢረኛሽ እንዲሁም ወንድምሽ ነኝ እኔ በጣሙን የምቀርብሽ ፍቅረኛሽም ነኝ እኔ እንደ ነፍሴ የምወድሽ ተፈጥሮሽ የሚያስገርም እጅጉን የማከብርሽ ይቸለምችም የለንቸር ድምቅም ተጋረደበት ይህና ያውቅም ደስ እስገላላ ጥፋት የሚያምረው የእኛን ወንድነት ትርጉሙን አዘባው። አይዞሽ አይዞሽ ምንም አትሆኝም ምንም አትሆኝም አይዞሽ እኔ እኮ አለሁልሽ አይዞሽ አይዞሽ ምንም አትሆኝም ምንም አትሆኝም አይዞሽ እኔ እኮ አለሁልሽ እኔ እኮ አለሁልሽ ሁሌም ሞኝ ጎንሽ ፍቅሬን ልወጋሽ ገብቶኛል ትርጉምሽ እኔ እኮ አለሁልሽ በጣም ነው ምወድሽ የምንከባከብሽ
አንቺ አብሮ አደጌ የኔ የምልሽ የመውደድን ፊደል የቆጠፉብሽ በሄድኩበት ሁሉ በገባሁበት እሷን እችላለሁ የኔ ማንነት አይ ደና ልጅ ነበረ የኮራ የደራ ይሉኛል ሰነፈ እሷን ወደደና እኔ አንቺም ወደዴ ከሆነ ስንፍና ኧረ እንደው ይቅርብኝ የነሱ ጉብዝና ሁሌ ይገርመኛል ህሊናና ልብሽን በእኔ ውጣ ውረድ አይዞ ባይነትሽን አዲስ ቀን መጣ ስምም ተቀየረ አንቺ እንደው አንቺንሽ ምን አለ የቀረ አይ አሁን ተረኛ ነኝ አይዞሽ የምልሽ አንቺ ረፊ በደንብን ያለሁልሽ ሲያምሽ መድኃኒትን ያንቺ ሽፈራው እንኳን ይሄ ትንሽ ቀለል ቀለል ያለው እልም ያለው ሞገድ የሚገበገበው እኔን ሲጨርስ ነው አንቺ ጋር የሚደርሰው ድንገት ሲረበሽብኝ መንፈሴ የተጣላው ለታ ከራሴ ከማላቀው ዓለም ውስጥ የሚወስደኝ ሰከን እንድሉሌም የሚያደርገኝ ያንቺ ፍቅር አይደለም ወይ ሁልጊዜ ሚያወጣኝ ደርሶ ከያዘኛ ባዘ እየወሰደ ረፍት ይሰጠኛል ወደ ፍጹም ሰላም ይመልሰኛል የኔ ወንድነት አንቺን ካልጠበቀ ሴትነት ምስጢርሽን ካላወቀ ይህ ዓለም እንዴት ሰላም ይኖረዋል? የኔ ትርጉም እስከ ወዴት ይገኛል? ፍቅር ሲሰጠው እጁን ለሚያነሳ ሴትነት ክብርሽን ፍጹም ለረሳ ከጎንሽ ሆኜ ዋገዋለሁ እኔማ አይዞሽ አይዞሽ ምንም አትሆኝ ምንም አትሆኝ አይዞሽ እኔ እኮ አለሁልሽ አይዞሽ አይዞሽ ምንም አትሆኝ አይዞሽ እኔ እኮ አለሁልሽ
ሁሌ ይገርመኛል ህሊናና ልብሽ በእኔ ውጣ ውረድ አይዞ ባይነትሽ አዲስ ቀን መጣ ስምም ተቀየረ ሲያምሽ መድኃኒትን ያንቺ ሽፈራው እንኳን ይሄ ትንሽ ቀለል ቀለል ያለው እልም ያለው ሞገድ የሚገበገበው እኔ እኮ አለሁልሽ እኔ እኮ አለሁልሽ ሊሞኝ ጎንሽ ትክክል ልወቀሽ ገብቶኛል ትርጉምሽ ማይክ ለእኔ እኮ አለሁልሽ በጣም ነው ምወደሽ የምንከባከብሽ እያ